አለው ሶስት ሰዓት ሁለት ሰዓት ስንት ነው?
አናስተለኝ ቴስትሪ ማዕከል እባክዎ ልርዶት?
አብሮ ውስጥልን አሁን ደውዬ ነበርና የሆነ ቁጥር ይገባልሻል ብሎ ነበረ።
ያ ኮድ አልደረሱትም?
አዎ ሰማንያ ስድስት አስራ አንድ የሚል ኮድ አልመጣሉትም?
አረ ምንም ሜሴጅ አልደረሰኝም እስካሁን።
እሺ ወይ ኮዱን ልላክሎትና በኮዱ ይሰራል። በኖርማል ስልክ ቴክስት ላክሎትና እሷን ኮድ ቴሌብር ላይ በመክፈያ ላይ ማስገባት ነው።
እሺ እሺ ስለዚህ በእርሱ ስልክ ልክሎታል።
አይ እሺ እናመሰግናለን። መልካም ጊዜ።
እሺ